ሄሎ ሄሎ መሲ፣ አቤት።
ደህና አደርሽ?
እግዚአብሔር ይመስገን። ደህና አደርሽ? ደግሞ ደህና ምንድን ነው አልደረሰም? ጉድ እኮ ነው።
ቆይ ላገናኝሽ ማለት ነው። ሄሎ እ ማርቴ አል- ወይ ሰላም ነሽ?
ደህና አደርሽ?
ደህና አልደረሰም? ማርታ
ቆይ አንዴ check- check አድርግልሻለሁ። የወርክሾፕ ነው አልደውልሽ።
መቼ?
አሁን አሁን ደውልሻለሁ።
እሺ ደውዪ ቶሎ።
እሺ